አቤት ወይ ሚሌት አቤት
እንዴት ዋል?
እንዴት ዋል?
አለን አለን። ቅድም እየደወልኩ አጋጣሚ አላ በኪራጅ
እኛ መጀመሪያ አ- እኛ እንደዛ ነው ያሰብነው እ?
ያሰብነው እንደዛ ነው። እናንተ
አ እንትኖች ቅድም የተቀበል ነገር አስገባን ነበርና ፕሪንተሮች እኮ እናንተ እንድትወስኑ ነው ለአቶ ዮናስን ነግረዋል።
ነው በቃ በእኛ ውሳኝ የሆነ እንትን ሪፖርቱ ጊዜ አዎ እዛ ከሪፖርቱ ላይ የትኛው sensitive ነው ብላችሁ እንጂ እኛ እሺ አይደለም።
እሺ አ፣ ለእሱ አልጠይቅ ነበር አንዱ
ግን አየሁ አሉላ እንግዲህ ምስጋና እንኳን የለም። ይኸው
እኔ እንግዲህ ምስጋና ማ ይኖራል ብለን አስባለን።
አዎ እንደ ማለት በዚህ በተወሰነ ችግር ውስጥ እንደዚህ አይነት ብለህ አንሳ። እነሱ እንደሆነ አ?
የሚያመሰግኑት ሌላ ነው።
አይ እንገናኝ ነው ገና አሁን ስለምናወራ
አዎ ይሄ ትልቅ ነገር ነው በእውነት ራሱ ድ- ድርጅቱንም ሰውዬንም በደብዳቤ በትልቅ ደብዳቤ ነው ማመስገን ያለባት።
እም፣ አይ እነግረዋለሁ፣ ለአእምሮም እነግረዋለሁ ለዮናስ አጋጣሚ ድሉን ካገኘው ባለ እ?
አንተ ተናገር ከቻልክ፣ እሺ እሺ አዎ ካልሆነ ትጨናነቅ። ከቻልክ ግን ድሉ ካለ አንተ አይ እሱማ የጠራ- ሲጠራኝ እንደዚህ መ- ይሄን ያልቆመበት ጊዜ አሁን ደግሞ አጋጣሚ እንደዚህ ያለ ነገሮች ሲገኙ አዎ እሱ- በጣም ማመስገን አለብን። ብትችላችሁ ደግሞ እንደዚህ አድርጉላችሁ እላለሁ።
አዎ እኔ ለእኔ ሳይሆን አሁን ለድርጅቱ እኛም ቢሆን አዎ።
ይጠቅመናል። እንደዚህ አይነት እሺ።
ሌላ ቦታ ስትሄድ good relationship ይጠቅመናል። ይገባል።
አዎ አዎ፣ እንዴ ስም ስም ትልቁ ስም አረ እንዴ የሚያነሳ የሚጥልን አዎ እንደዛ ነው።
አዎ።
ያ ያለቀ ነው። ችግር የለም። አትጨናነቁ። እሺ ኧረ ራስ ምትሆነን እኮ በእናትህ አስጠላኝ። ሆነ በጣም ያ ግድ እ?
የለም። አይዞህ ፕሊዝ።
እሺ እንግዲህ ተስፋ አላርገን በጣም እንዴ፣ ምን ነካ?
ብሬ- ብሬ- ብሬን አውጥቼ ተስፋ የሚያደርግ ነው።
አይ ኖ ኖ ችግር የለም። ነገሩ እሺ እሺ፣ በቃ በአንተ ጤለኗል። እሺ ኦኬ። እሺ
ሰላም።
ባይ